hello
hello
ጤና ይስጥልኝ። እባክዎት ምን ልርዳዎ?
ሁልጊዜ ብር እየወሰደብኝ አስቸገረኝ። በእናትህ
እሺ፣ በዚህ ቁጥር ነው?
ማታ ማታ ሁለት ሁለት ብር
እሺ፣ አንዴ መስመር ላይ ጠብቁኝና ሌሎት ተቋርጦሎታል እኮ የኛ ደንበኛ አይደለም፣ ተቋርጦሎታል። የቴሌቪዥን ደንበኛ ነበሩ፣ ግን ተቋርጦሎታል።
አማን አት- አ- ተቋረጠ።
አዎ
እሺ፣ አመሰግናለሁ።
እሺ